ሄሎ sister ጤና ይስጥልኝ ጤና ይስጥልኝ ደንበኛችን ምን ልርዳው?
እ እንትን ፍሪጅ ተበላሽቶብኝ ነበር የቢራ ፍሪጅ እሺ ደንበኛችን የ BGI ID ዎትን ወይም TIN number ኦትን ልንገርህ TIN number ልሽ ሁለት ዜሮ
ሁለት ዜሮ
አ
ሁለት ዜሮ ሰማንያ ሶስት ሰማንያ ሶስት ሀምሳ ሁለት
ሀምሳ ሁለት ሰማንያ ስምንት ሰማንያ ስምንት አ ስልሳ አራት
ስልሳ አራት እሺ አንድ ጊዜ ደግኝ ደንበኛችን እሺ አሁን ገብተህ እና ስደውል እኮ እዚህ ይላል። አሁን ነው የገባው ገና ባል ስማ አ- ደግሞ አታሽቃብሽ የቤት ውስጥ ምንድን ነው
ፊሽ ባር ፊሽ ባር አሁን ቀየረው ነው እንጎ- እንግዳ ነው እንጎች በጋል ቦቻ አ እንጎች እንጎቹ በፊት ፊሽ- ፊሽ ባር ነበር አሁን ቀየረው ነው
እሺ ደንበኛችን በሰጡኝ ስልክ አላገኘሁትም ምናልባት አላልክም?
ይሰጡኛል አ ምናልሽ በሰጡኝ PIN number አላገኘሁትም በስልክ ቁጥር እንዳይሎት ቤቱ የተመዘገበበት ስልክ ቁጥር ነው ዜሮ ዘጠኝ አስራ አንድ መቶ መዝግበውታል እናት
ዜሮ ዘጠኝ አስራ አንድ ስልሳ ሶስት ሰላሳ ስድስት ሀያ አራት ሰላሳ ስድስት ሀያ አራት
አ- አንድ ይቀራል
ስልሳ ሶስት ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ስልሳ ሶስት ሰላሳ ስድስት ሀያ አራት አቶ ሰላሳ ስድስት ሀያ አራት አ ሀያ አራት እሺ፣ አንድ ጊዜ ጠብቅ።
ኧረ አዲስ አዲስ ያን ያስቀር አዲስ ነው አናናስ እንዴ አሲ ለምን
ደንበኛችን እንግዲህ ባርና ሬስቶራንት ነው አይደለ?
አንተ ለምን ትሆነ አ እሺ ደንበኛችን ሙሉ ስሙ ልቀበለው።
እን- እንግዳ ለሚካኤል
እንግዳ ኃይለ ሚካኤል አ ኦ ጥሬ ነው ጥሬ ነው
ሆነ አልከበም እ እና ምን አልከኝ ቁጥር በደወሉበት ልመዝገብ ወይስ ሌላ ይሰጡኛል?
እ እ እሺ፣ ቁጥር በደወሉበት ልመዝገብ አሁን እንግዲህ በደወሉበት እሺ፣ እሺ እየመዘገብኩሎት ነው።
ልጠብቅ አዎ መስመር ላይ ጠብቁኝ፣ እየመዘገብኩሎት ነው። ልዩ ቦታውን ይንገሩኝ።
ተስፋ ኮከብ ጀርባ ትምህርት ቤት መሬት አስተዳደር ስም አ
ፋኩልቲ ቤት አካባቢ የት አ አካባቢ?
አዩ ልደታ ኮንዶሚኒየም የለም
ልደታ ፍርድ ቤት፣
አ ኮንዶሚኒየም ኮንዶሚኒየም አብነት ሆስፒታል ከፍ ብሎ ልደታ ኮንዶሚኒየም አብነት ሆስፒታል ከፍ ብሎ ከፍ ብሎ አ
እሺ ደንበኛችን ፍሪጁ ፍሪጁ ነው ም- ምንድን ነው የሆነቦት?
ዝም ዝም አለ
ዝም የቢራ ማለት- ፍሪጅ ነው አ
ማለት አያቀዘቅዝ ጭራሽ አይነሳም አ ምንም አይነሷም አ አይነሳም።
አ እሺ ደንበኛችን ቅሬታውን መዝግቤ ያስተላልፍ እንዳለው የቴክኒሻን ክፍሎች መጥተው ጥገና ያደርጉታል።
እሺ እሺ አባት እግዚአብሔር ይስጥልኝ እግዚአብሔር ይስጥልኝ አመሰግናለሁ አለ
ምንም የለም የኔም በቤት እግዚአብሔር ይስጥልን አመሰግናለሁ ሌላ ያሉትን ሀሳብ ከሚሰሙ በኋላ ያስቀምጡልኝ። መልካም ነው።
እሺ